በቃ እባክዎን ምን ልርዳዎት?
ጤና ይስጥልኝ። አሁን send አድርጌ ነበርና hello ይሰማል? ግን እንትን status ኡ ላይ active አላ- አልተደረገም። ያየሁት ነበር።
የምትፈልገው እቃ ነው active ያልሆነው? ተለያየከው?
አዎ እሺ፣ ሰሞኑን ይለቀቃሉ።
okay ሰሞኑን የሚለቀቁ ናቸው። ጠብቅ፣ እየገባክ እያቸው፣ okay check አድርጋቸው ይለቀቃል።
እሺ thank you እሺ፣ እሺ፣ መልካም ቀን።